የሁሉ የበላይ ነጌታ የሁሉ የበላይ ባቃተን ነገር ላይ የበላይ ከምናስበው በላይ የሁሉ የበላይ ነጌታ የሁሉ የበላይ ባቃተን ነገር ላይ የበላይ ከአይምሯችን በላይ ምድረ በዳ ስንቱን አልፈን ደረቁ ምድር ሲያስጨንቀን ዝናብ የለ ወይም ብርሃን ተስፋ ሸሸ ሁሉ ረሳን። ምድረ በዳ ስንቱን አልፈን ደረቁ ምድር ሲያስጨንቀን ዝናብ የለ ወይም ብርሃን ተስፋ ሸሸ ሁሉ ረሳን። ስንነዋወጥ ቢመስለን ልንወድቅ እጅ ስትረዳን አየን ያንተን ድንቅ ሁሉ ጸጥ ሲል ተስፋም ስንቆርጥ በአንተ ግን አየን ነገር ሲለወጥ ሸክም ከብዶብን ተስፋ ስንቆርጥ ሰላም ለናንተ ይሁን ትላለ። ሕይወት ፈተና ሲሆን ኮረብታ ከተፍ ትላለ ሁሉን ዕለት ፈታ በግርማ ታላቅነት በስራ ግሩምነት ማንም የለ የሚመስልህ ማንም የለ የሚመስልህ ማንም የለ የሚመስልህ ማንም የለ የሚመስልህ አንተ በዘመናት መሃል ታላቅ ነህ። አንተ በዘመናት መሃል ኃያል ነህ። አንተ በዘመናት መሃል ግሩም ነህ። አንተ በዘመናት መሃል ድንቅ ነህ። የሁሉ የበላይ ነጌታ የሁሉ የበላይ ባቃተን ነገር ላይ የበላይ ከምናስበው በላይ የሁሉ የበላይ ነጌታ የሁሉ የበላይ ባቃተን ነገር ላይ የበላይ ከአይን